እኔም ራሱ አልቻልኩም። ሰላም ነው እናት። በዚሁ እጅ በሞልቼ ነው።
እሺ፣ እም፣ በዚህ አልገባም።
ስልክ ነው እንጂ። እም፣ በቴሌ ብር ነው አራት ሺህ ብር።
face to face ስልክ ቁጥሯ አይደል የደወልክበት?
ይሄ ስልክ አዎ፣ ሀያ አንድ ስልሳ አምስት አስራ ሁለት እሺ፣ እሺ፣ እሺ። ስንት ብር ነው?
እሺ፣ አራት ሺህ ነው።
እሺ፣ ጠብቀኝ።
ስልኩ መጥራት አልችልም እማ እስከዛ አንቺ
ቆይ ቆይ፣ አትዝግባ፣ አትዘጋ ይመረጣል። መልሼ ልደውልልህ እንዴ? ምን ነው?
አረ ለማራ ሊጮትበት ስለሆነ ነው ስልኩን እኮ እንጂ ሌላ አይደለም።
ቆይ ቆይ እንዴ? ነብዩ ነው አይደለ? ወደ ደወልክበት አዎ።
ቁጥር ነው አይደል?
አዎ አዎ
እሺ ም- confirm አድርጌልሃለሁ። አሁን processing ላይ ነው። እሺ በቻፓ ስለሆነ ትንሽ ሰዓት ይፈልጋል። ጠብቀውና ይገባል።
እሺ፣ አመሰግናለሁ።
እሺ መልካም ቀን።